Hello ጤና ይስጥልኝ።
ጤና ይስጥልኝ። ተመስገን።
ብሌን ሲራክ።
አዎ፣ እሺ ካፌ ፍሪላንስ ኢትዮጵያ ነበር የደወልኩትኝ።
እሺ፣ ሰላም።
ሰላም። በ telemarketers ና customer service vacancy አውጥታችሁ ነበር አይደለም?
አዎ፣ hire አረጋችሁ በእኛ platform።
ከአንዴ ሶስቴናል ግን hire አላረግም።
Okay ገና short list ላይ ናችሁ?
አዎ፣ interview አድርገን short list አድርገናል ግን አሁን ጨረስን።
የ- የ May ሰላሳ አንዱን ነው።
አዎ፣
Okay ስለዚህ ገና short list ላይ ናችሁ ማለት ነው።
ያው interview ምናምን አድርገን እም፣ እንትን ብለን ጨርሰን እ፣ ከ management hold አድርጉ ተብለን ነው ሪፖርት ማለት ነው።
Okay እንጂ በእኛ platform አግኝታችሁ እ, interview ምናምን ጨርሳችኋል።
ሪፖርት አድርገን ምናምን እ፣ ጨርሰናል።
Okay ሌላ የሚያስቸግሮት ነገር አለ? እኛ platform ሲጠቀሙ አይ፣ ምንም ነገር የለም።
የለም?
የለም።
እሺ የሚያስቸግሮት ነገር ሲኖር ይደውሉልን።
እሺ፣ ሰፖርትም ሲፈልጉ ይደውሉ።
እሺ፣ እሺ መልካም ቀን።